hello ጤና ይስጥልኝ ችግር
እና እንትኑን ማስታወቂያ ላይ ያየሁትን እስኪ ያለውን መረጃ እንድትነግሩ ነው።
እሺ ነጻ delivery ነው አገልግሎት የሚሰጠው ችፕ የሚባለው ከ Play Store አውርደውታል ከ Play Store አውርደውታል
app ኡን አላወረድኩትም ገና። በ app ነው ግብይቱ።
አዎ በ app ኡ ላይ ነው order ማድረግ የሚችሉት። በ group ሆናችሁ ነው የምታዙት ለአምስት ሰው።
ከአምስት ሰው በታች አይቻልም።
ከአምስት ሰው በታች አይቻልም እና ያው ክፍያው የሚሆነው በቴሌ ብር ነው። በኦንላይን ነጻ delivery ነው። ያሉበት ነው የምናደርሰው ዛሬ